ሄሎ ሄሎ ሄሎ፣ ጤና ይስጥልን።
አቤት ጤና ይስጥልኝ ከ We Plus Solution ነበረ ምደውልሎት።
እሺ We Plus Solution application ላይ ተመዝግበው ነበር አይደለ?
አዎ አዎ አሁን የተመዘገቡትን service ኦች active እያደረግን ነበር እና system ላይ አሁን ላይ አንዳንድ መረጃዎች ያልተሟሉ ስላሉ ለማሟላት ልጠይቅ ብዬ ነው።
Okay ቆይ ይቅርታ አሁን አይመቸኝም እ ወደ ስብሰባ drive እያደረኩ ነው አሁን አይመቸኝም እና እሺ፣ ወይ ሌላ ጊዜ ነገ- የሚሰራው ነገ ልደውልሎት። እሺ።
እሺ እሺ
እሺ።